ጤና ይስጥልኝ hello ሰላም ነው ሰላም ሚዛን ጠብቄ ነበረ ምን comedian comedian እሸቱ direct ማግኘት አይችልም ወይ ጉዳዩን ይንገሩና እናስተላልፋለን
አይ እንትን
እህ ምን አሉኝ ፕሮግራሙ ላይ ለመታደር ፈልጌ ነበረ ፕሮግራም ባለፋት እና ባለ
የትኛው ፕሮግራም ላይ
የዚህ የእጹብ ድንቅ እጹብ ድንቅ
እሺ ስሞትን ይንገሩኝና
አባ ይስፋን
ማን አሉኝ አባይ አባ አባ ይስፋን
አባ እስጢፋኖስ መነኩሴን መነኩሴን አባ ይስፋን
እ፣ ይቅርታ ስሞትን ድጋሚ ይንገሩኝ እስጢፋኖስ ነው ያሉኝ አባ አይሻ ነው አይሻ ነው አይስ- አይሳ ነው እሺ አይ- አይሻ ነው አባ አይሻ ነው አይሻ ነው እሺ አይሻ ነው አዎ
ይቅርታ ይሉ እሺ የአባቶች ስም ይንገሩኝ ወይሽ
ማን እና አባ አይሳ ነው ንጉስ
እሺ ስልክ ቁጥር ይንገሩኝ
ቁጥር ስልክ ቁጥር ይንገሩኝ ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ዜሮ ስምንት ዜሮ ስምንት አርባ አራት
እሺ ሰማንያ ስምንት ሰማንያ ስምንት ከየት ነው የደወሉልን አባ
እ፣ መርካቶ ራጉር
ከየት አሉኝ መርካቶ ራጉር መርካቶ።
አዎ ራጉር እሺ እሺ እ፣ ስለዚህ ሲደርስ ይደወልልዎታል እሺ፣ እናት፣ እሺ፣ በጣም በጣም ደስ ይላል። አዎ ፕሮግራሙ ሳየው በጣም
እሺ እሺ እሺ ልጄ በቃ ደውል እሺ እሺ እሺ እናመሰግናለን እሺ እናት፣ በጣም
ሄሎ ጤና ይስጥልኝ ዶንኪቱ